የሚከለክለኝ እድሜ ላይ ስደርስ መሰቃየት አልፈልግም። አሁን እንትን ልበለው።
አቤት ሰላም ከ ChipChip ነበር ምደውልዎት።
እሺ ይቅርታ ቲማቲም order እያደረጉ ነበረ አዎ እና አንድ ሰው ይቀረዋል ሊያስገቡበት ይችላሉ fail እንዳያደርግበት።
ሶስት አለኝ ሶስት ሰው ነው የሚያስፈልገው፣ ግን ሁለት ሰው ብቻ ነው ያለው። ኃይሉ የሚባል ሰው ብቻ ነው ያለው። አንድ ሰው ይጨምሩበት።
order አላረኩም።
አዎ complete አላለም፣ አንድ ሰው ስለሚቀር።
እናደርጋለን እኮ እያሉ እኮ ነው እንትን እያ- እሺ እሺ እሺ እሺ fail እንዳያደርግበት።
አዎ ልክ ነው ልክ ነው።
እሺ።
እሺ thank you እሺ እሺ፣ መልካም ቀን።
እሺ እሺ መልካም ቀን